Hello ጤና ይስጥልኝ።
Hello Hello ጤና ይስጥልኝ።
ሰላም ነው?
ሰላም
ሲሳይ ነኝ።
እንዴት ነህ?
አለሁ። ሰላም ነው? ስሚኝ፣ ወይ game ኡን ማን ነው የሚያ- የሚመልስልኝ ገንዘብ?
Refund አለ አይ game game game አሸነፈኝ።
ጌ-
እ፣ እኔ እንጃ ሊያብ ስራ ደውልለት። እኔ እንኳን አላውቅም። ወይም ሳባ ስትመጣ ጠይቅልሃለሁ።
ረዴት ስልክ አላችሁ?
እ?
የረዴት ስልክ አላችሁ?
የለንም።
የላችሁ?
እም።
በቃ ሻይ አብስራ ጋር አስተውለት ሰራ ነግራት ብሎኝ ነበርና ረዲትን አ
እስቲ ቆይ በቃ ወይ ሳባ ስትመጣ ጠይቅልሃለሁ።
እሺ እሺ